ጤና ይስጥልኝ teacher።
ጤና ይስጥልኝ።
ይስጥልኝ።
ከዛሬ order አድርጌ ነበር፣ ማንም ሰው የደወለልኝ የለም ቤት።
በዚህ ስልክ ነው order ያደረጉት?
አዎ
እሺ፣ አንዴ መስመር ላይ ጠብቁኝ። ኮድ ደርሶታል አይደል? complete ሆኗል።
አዎ ደረሰኝ እኮ ማታ ነው የደረሰኝ።
እሺ፣ ስልክ ቁጥር ልንገሮት። ይዞ የወጣውን driver ይደውሉለታል።
እሺ አንዴ ቆይ ማማ እሺ
ዜሮ ዘጠኝ አርባ አንድ ዜሮ ዘጠኝ አርባ አንድ ሀያ አምስት እሺ ዜሮ ሰባት እሺ አስራ አንድ
እሺ ናት ይባላል። ይደውሉለት።
ናቲ አዎ እሺ እሺ፣ እናመሰግናለን። መልካም ቀን።
አሜን